ጤና ይስጥልኝ። አሪፍ ረዲስ ነኝ። እባክዎ ምን ልርዳዎ?
እና በፊት አድርጌ ሰዓት ሙሉ ነበር እስካሁን አደረስኝ። ምንድን ነው?
እሺ ደንበኛችን በዚህ ቁጥር ነው ያስመዘገቡት?
አዎ በዚህ ቁጥር አሪፍ አሪፍ ቤት ነበር በቴሌብር ወስጄ እስካሁን አልደረሰኝም። ከቴሌብር ደግሞ ወጣሽ።
እሺ ደንበኛችን ላረጋግጥልዎት፣ መስመር ላይ ይጠብቁኝ።
እሺ
እሺ ደንበኛችን መስመር ላይ አሉ?
አዎ አዎ አዎ መስመር ነኝ።
እሺ መስመር ላይ ስለጠበቁ እናመሰግናለን። ጉዳዩ ስለሚመለከተው አካል ተላልፎሎታል። ገና አዲስ የደረሰን ምንም እሺ።
መረጃ የለም። ጉዳዩ ሲያልቅ ደውለን እኮ- እናሳውቅዎታለን። እሺ መቼ
ሰዓትና አሁን ጊዜውን ፈልጌ ነበረ አናውቀውም።
አሁን ይገባኛል ፈልጌ ነበረ ደንበኛችን።
ምንድን ነው
ይገባኛል አሁን ፈልጌ ነበረ።
ደንበኛችን
አሁን አሁን ነው?
እንደዘገዩቦት እ፣ ይገባኛል። በተቻለ መጠን አሁንም ደግሞ ስለደወሉ ደግሜ ስሞትን አሳልፍልታለሁ።
እሺ
እሺ አመሰግናለሁ።